ላፍላውን ባለማንኛውም ማንቆርቆር አሎ።
ላፍላውን ማንቆርቆር አድርገው ብዬ ነው።
አሎ ወይ አባይ ደህና አደርሽ ወይኔ እንዴት አደርሽ? አባይ ደህና አደርሽ ደህና አደርሽ? እንዴት ተሻለሽ?
አደርሽ? አይ ደህና ነኝ፣ ምንም አይደል።
ደህና ነሽ ሳልደውልልሽ አይ እኔማ ሳትደውይስ ቀያሟት ቀርታ ይሆናል አይ እሷ እንጂ አልቀረሁም ሳትደውይ።
አባይ። እንደውም ሰናይ እኮ ነገረችኝና አ፣ ዝም ብዬ ቆይ ላርፍድ ብዬ የሆነ ደግሞ አሁን ሰ- የሆነ ስራ ሲይዝ ሳልደውልልሽ ቀረሁ።
ችግር የለውም እኔ እንደውም አሞሽ ነው ብዬ ነው አይ፣ እንትን አላመመኝም ያልኩት።
አባዬ።
መጣልሽ መድኃኒቱ እ? ገፍቷል ግን አሁንም ሊያቀብለኝ አሪፍ አልቻለም። አሁን አይ እ?
ሩቅ ነው ቱሉ ምንድን ነው ዛሬ ይገባል ስራ ብሎ ነበር መስሎኝ፣ ዛሬ አልገባም ማለት ሰኞ አለ አሀ ማ ልጁ ልጇ ደውዬ የት ሊዱምቹ ነው
ቅሊንጦ አለኝ።
ቂሊንጦ እ፣ አይ ቂትሊ ድምቱ ከሆነ ልጆች ስላሉ እነ አንተ ነህ እሱ ይቀበልልሽ ነበረ ሆነ አዎ ቅሊንጦ አለኝ።
አይ ቅሊንጦ ማለት ቂሊንጦ ወደ እንንዬ ሰፈር ነው እንዴ? እስቲ ቆይ አ፣ ወደ እስር ቤቱ አካባቢ እ፣ ለእንዬ ይቀርባታል እንዴ? እስቲ ቆይ አዎ ጠይቂያትና ከቀረባት እሱ ያቀበላት እ፣ ጥሩ ነው እስቲ እንደሱ ይሞክራል።
ይሁን በተረፈ ደህና ደህና ነኝ ነኝ አባዬ። እንዴት አደርሽ አንቺ?
ደህና ነኝ እግዚአብሔር ለውጥ አለ?
ይመስገን አይ ይሻላል ኧረ አዎ ኧረ እውነት መድኃኒቱ እንትን የሚዋጥ ጠዋትና ማታ ሰጠኝ የሚቀባ ሰጠኝ እ፣ አሁን ይሻላል ከስለ ወደ አውራ ጣቴ ነው አሁን የያዘው ኦ አባዬ፣ አንቺ ደግሞ በአንድ ጊዜ እኔ ደግሞ እኔ ስጋ አልበ እኔ ግን እኮ ለሊት ሲጀምረኝ የመሀል አው- ጣቴ ነች ቅጥል ቅጥል ቅጥል አለ በቃ ሰናይም አንዳንዴ እንዲያደርገኝ ነበር አለችኝ እኮ ኧረ እውነት ንድድ ንድድ ንድድ ሲል ከዛ እንዴ ምንድን ነው በህልሜ ነው እያልኩኝ ከዛ እሱን አሸዋሸው ጠዋት ስነሳ እጄ በቃ ወደዚህም አልልም ወደዛም አልልም ብሎ እምቢ አለ አይ ይሻለው ይሆናል አልኩና በሙቋ በምናምን አሸነውና እኔ እንደውም ፀጉሬን ሁሉ ተሰርቻለሁ ዝም ትልል ስራ ለመጣ አይደል?
ከዛ ሳየው በቃ ምንም አልዞር አለ ወደዚህም ወደዛ ከ- የኔ ከዳፌ በ- ወደ ዳፉ ጀምሮ ነው እዚህ ቁርጭምጭሚቴ ጋር ነው እንጂ ወደ ላይኛው ጋር እንትን አይልም።
የኔ ከላይ ነው እኮ አሁን ቀኝ የአንቺ ከላይ ጀምሮ ቀኝ በጣም ስለሆነ ሰላም ነው።
ነው፣ ግን ግራ ያው ነው።
አዎ እና ስጋ ምናምን ትበያለሽ አለ ኧረ እኔ ስጋ አልበላም እኔ ጥሬ ስጋ በልቼም አላውቅም አልኩት። የበሬ ስጋ አትቢ አተር ይሄ አተር አይደለም ባቄላ እ እሱን አትቢ አለ። ፕሮቲን የሆኑ እንቁላል አትቢ አለ። እኔ እንደውም ሰሞኑን እንትን ብዬ አንድ እንቁላል በልቼ ነበር። እሱም ይሁን አላውቅም እኔ ብቻ ምንድር ነገሩ አላወኩም።
እስቲ እግዚአብሔር ያውቃል አባዬ።
እ፣ እቤት ሁሉም ሰላም ናቸው?
ደህና ናቸው እግዚአብሔር ደውልልሻለሁ ይመስገን። እሺ፣ አባዬ።
እሺ፣ እሺ።